ሄሎ ጤና ይስጥልን ችብችብ ሄሎ ጤና ይስጥልን ይስጥልን
እንትን እንትን ብዬ ወደ ማን ነው ፓስታ እና አልደረሰኝም እስካሁን ለሰኞ የስንት ነገርኩት ከፈልኩት ማለት ነው።
መቼ ነበር order ያደረጉት?
ሰኞ ዛሬ ነበር አሳውቀውናል?
እንትን አላሳወቅኩም። ሰኞ ነበረ ትናንትና መምጣት ነበረበት። ትናንት አልመጣልኝም ማለት ያው ዛሬ ደግሞ ደወልኩ።
ስለዚህ ለነገ ላስተላልፍሎት ከይቅርታ
ለነገር ትንሽ እምጦት ራቀብኝ ደንበኛችን ይርቃል። ሄሎ እ፣ ለነገ ላስተላልፍሎት።
አዎ፣ ችግር የለውም። ለነገ እሺ፣ እሺ። የት ነበር location ኡ?
ትራፎን።
እሺ፣ ዕቃ በጣም ነገ እንልክሎታለን።
እሺ፣ እሺ፣ እሺ፣ እሺ። እናመሰግናለን። መልካም ቀን።
እሺ።